እሺ ስሪ
ሄሎ hello፣ ሰላም ይኸኛው ነኝ።
ፋይል ደግሞ hello፣ ጤና ይስጥልኝ እ፣ ነገርሻለሁ ወይ? hello hello፣ hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን እ፣ ፎከስ ስቱዲዮ።
ነው። አዎ እሺ እ፣ ከዊ ፕላስ ሶሉሽን ነበር የምደውልላችሁ photographer ኦች እንደሆናችሁ አይቼ እሺ።
ነው።
እሺ እና ድርጅታችን ዊፕላስ ሶሉሽን አንድ application ይዞ መጥቶ ነበር እና በውስጡ አርባ አይነት አገልግሎቶችን የያዙ ድርጅቶችን እየመዘገብን ነበረ። ከዛ ውስጥ አንዱ ፎቶግራፈር ነው
እሺ እና እናንተም ፎቶግራፈሮች እንደመሆናችሁ ኦንላይን ላይ register አድርጋችሁ እ፣ እናንተን የተለያዩ ፎቶግራፈሮች ይኖራሉ፣ እንዲሁም client ኦች እ፣ እንዲያገኟችሁ እድሉ እንድትጠቀሙና register እንድታደርጉ ልጋብዝህ ነበር የደወልኩልክ።
application አስ የኪራ አይደለ? የኪር ቤት አዎ ጓደኛዬ ነው እንዴ?
ውይ Okay አብረን አይደል እንደ የመሰረት ነው company ውን እኮ ታዲያ አየህ ከእኔ ኪራ ሄደ እንዴ?
እ?
ኪራ አለ ሄደ የለም ሄደ አይ አለ እዚህ ግን office ውስጥ የለም
Okay፣ እደውልለታለሁ እመጣለሁ። እኔ አለኝ map ኡን ተጭኗል እኔ ጋር።
Okay register አላደረክም ተገኘክ ማለት ነው
አይ እመጣለሁ እመጣለሁ። እዛው ቢሮ እዛው ሆነ አይደለ? የጉርሾላው አዎ አዎ እመጣለሁ እንዴ።
እሺ መልካም የስራ ቀን ይሁንልክ እሺ ማለት እሺ እሺ